የአምላኬ ብርሃን በላዬ በራ። አዛኝ ነው በእውነት ፍጹም አዛኜ የሚጠብቀኝ የሚያጽናናኝ አዛኝ ነው በእውነት ፍጹም አዛኜ የሚጠብቀኝ የሚያጽናናኝ ሚካኤል ስለው ስሙን ስጠራ የአምላኬ ብርሃን በላዬ በራ። አዛኝ ነው በእውነት ፍጹም አዛኝ የሚጠብቀኝ የሚያጽናናኝ አዛኝ ነው በእውነት ፍጹም አዛኝ የሚጠብቀኝ የሚያጽናናኝ ከአለቆች ጋራ ህዝቡን የመራ የሚመላለስ በሳት ተራራ ባህሩም ሸሸ ከማደሪያው የጌታ መልአክ ሲያናውፀው ዘንዶውን አሸንፏል ስሙን በክብር ጽፏል ዘንዶውን አሸንፏል ስሙን በክብር ጽፏል ባዶ ጋራ ሜዳ ሆኖኛል፣ የወይኔው መዝጊያ ተከፍቶልኛል። አልናወጽም ከቶም አልፈራ፣ የጌታ መልአክ ነው ከኔ ጋራ። ዘንዶውን አሸንፏል፣ ስሙን በክብር ጽፏል። ዘንዶውን አሸንፏል፣ ስሙን በክብር ጽፏል።
ሚካኤል ስለው ስሙን ስጠራ የአምላኬ ብርሃን በላዬ በራ። አዛኝ ነው በእውነት ፍጹም አዛኝ የሚጠብቀኝ የሚያጽናናኝ አዛኝ ነው በእውነት ፍጹም አዛኝ የሚጠብቀኝ የሚያጽናናኝ ትዕቢተኛውን አሸንፎታል ዲያብሎስ አሁን ዝናሩን ፈቷል። ታላቅ ጸጥታ በሰማይ ሆነ፣ እግዚአብሔር ብቻ ስሙ ገነነ። ዘንዶውን አሸንፏል፣ ስሙን በክብር ጽፏል። ዘንዶውን አሸንፏል፣ ስሙን በክብር ጽፏል።
ሚካኤል ስለው ስሙን ስጠራ የአምላኬ ብርሃን በላዬ በራ። አዛኝ ነው በእውነት ፍጹም አዛኝ የሚጠብቀኝ አዛኝ ነው በእውነት ፍጹም አዛኝ የሚጠብቀኝ
ሚካኤል ሲቆም ፈጥኖ ደራሹ የሚቃወሙን አጥብቀው ሸሹ። ታላቁ መልአክ ከፊት ቀደመ፣ ታሪክ ተሰራ፣ እንባችን ቆመ። ዘንዶውን አሸንፏል፣ ስሙን በክብር ጽፏል፣ ዘንዶውን አሸንፏል። ስሙን በክብር ጽፏል።
ሚካኤል